ስልጠናችን የኢንዱስትሪ ማዕከል
የሮማንያ ቲኬት ለማወቅ ነበረ።
የሮማንያ okay።
ለሐሙስ
ሮማንያ ምን city ነው የሚሄዱት?
አዎ።
እኮ አይ ምን ከተማ ነው የሚሄዱት?
ቆይ ምን ከተማ ነበር?
ቡዳፔስት ነው?
እ?
ቡዳፔስት አይደለም እሺ፣ ወረቀቱ ላይ እንዴት ልክ
ቡቻሬስት ነው?
አዎ፣ ቻሪ እም
ይኸው እኔም ልክ ሳገኝ ሐሙስ ነው እሺ። ለ ለመቼ ነው ያሉት?
ለሐሙስ
መሄጃ ብቻ ነው ደርሶ መልስ?
አይ መሄጃ ብቻ
ለአንድ ሰው ነው?
አዎ
እሺ ያለው ዋጋ 45262 ብር ነው።
እሺ ትራንዚት ሲሆን በዱባይ ምናምን አለ ትራንዚት ካለ አዎ በጣም በቪየና አለ፣ በዱባይም አለ።
እሺ እሱስ
እሺ ሌላ የምረዳዎት ነገር ይኖራል?
እ፣ በትራንዚትም እንደዛው ነው
በትራንዚት በዱባይ በኩል ይሄኛው አሁን በትራንዚት ነው normally direct flight የለም።
አ በቪየና በኩል 45265 አ በዱባይ በኩል ከሆነ 45620
እሺ እሺ አመሰግናለሁ እሺ book ማድረግ ከፈለጉ ይደውሉ።
እሺ ደውዬ አደርጋለሁ ለመሰለል እሺ ተው።